Hello ወይ እንዴት ዋልሽ? አለን እግዚአብሔር ይመስገን። እኔ የምልሽ ዶንኪ ምዝገባ አላለቀማ?
አዎ አላለቀም፣ ግን ዛሬ discount ኡ እንትን ይላል። ያልቅ- እ discount ኡ ዛሬ ያልቃል።
Okay፣ online ነው ወይስ normal? in person ኡ ገና አላለቀም። ገና ነው ምዝገባው?
ኦንላይንም አዎ፣ pers- in person ም አላለቀም፣ ግን discount ኡ ዛሬ ያልቃል።
Okay፣ አልቋል ዛሬ?
ዛሬ ያልቃል ገና Okay፣ አላለቀም ገና። ስንት ብር ነው ምዝገባው አሁን?
አስር ሺህ ብር እ
አስር ሺህ ብር አስር ሺህ ብር አዎ፣ ከነ discount ኡ? ያለ discount ነው አስር ሺህ ብር ከነ discount ኡ ከነ discount ኡ አስር ሺህ ብር። እም፣ እሺ